allo allo allo
ጤና አሎ።
ይስጥልኝ እንደማያስ ይሰማታል?
አዎ ይሰማል። በእናትህ ቅድም እየደወለ እሱ ነው እኮ ቅድም እየደወለ መልሰን እየደወልንሎት ነበር አላነሱልን።
አዎ እያለሁ ቦታ ምናች ብርሃነሽ መብራት ምንድን ደሞ ነው ያጋጠመው ችግር ደመያችን? በደንብ ገ-
የሆነ ነገር ይሄ ቻምቦ እሺ፣
ቻምቦ ቻምቦ ቤት ቻወታ አለ አይደለም?
ሻምቦ ቤት
አዎ እሺ፣
ከዛ ደግሞ ሁለት ሁለት አገልግሎት ነው እኮ እሱ የሚጠቅመው ብር ሲገባይና ሲመልስ ሁለቱም ሁለት አገልግሎት ነው። አንዱ እም፣ እ፣ እናንተ ጋር ሰርቪስ ነው እኮ አሪፍ አንዱ አሪፍ ቤት ነው።
እሺ፣
ያ ለእናንተ ጋር አዎ።
ይሄ አገልግሎት አዎ፣ ልክ እሺ፣ ልክ አ፣ ልክ አሪፍ በይ ውስድሮ ፈልጎን ነበረ እህ፣
ከዛ ደግሞ አንድ ሺህ ያስገባኝና ውስድሮ አድርጌ ውስድሮ ስትል ደግሞ ፕሮሰሲንግ ያለች እኛ እኔ አካውንት ልም አልገባም።
አሀ፣ ወደ እርሶ አካውንት እየተመለሰሉት ነበር ከቻምቦ ፔ ማለት ነው ቤት ከእሱ ወደ እርሶ እየገባ ነበር። ወደ ምን አካውንቶች ነው የሚገባው?
ከሀሪፍ ጋር ሀሪፍ ጋር አሪፍ ጋር ሀሪፍ ቤት አ፣ ያው ሀሪፍ ቤት፣ ንግድ አ።
ባንክ አካ- ወደ የትኛው account ኦች እንዲገባ ነበር የፈለጉት እርሶ?
አ፣ እኔ የምፈልገው ከቴ- ም።
ከቴሌ ከቴሌ- ከቴሌ ብር ጋር ከቴሌ ብር ጋር ከቴሌ ብር ጋር። እሺ አ፣
ልክ እንትን የገባበት screenshot አላረጉትም?
እ?
ከዛ ሲል- ከዛ ሲላክሎት መግባቱን ከ- አንድ ሺህ ብር እ አ፣ አንድ ሺህ አንድ ሺህ ብር አንድ ሺህ ብር እኮ withdraw መደረጉን የሚያሳይ እንትን አሉት screenshot ወይም ደግሞ ያነሱት ያደረጉት መረጃ ነገር።
screenshot ምን ላደርግ አዎ screenshot አድርጉና ላኩልኝ። ይሄ አንድ ሺህ ብሩ ወደ አ- እዚህ transfer ማድረጉን የሚያሳይ screenshot ይላኩልን።
ሀየ- የት የት- የት ስልክ ነው የምላገሩ? ይሄ ይሄ ነው እ?
ከ- ከ- አይ ከ- አይደለም፣ እሰጦታለሁ። ስልክ ቁጥር ይጻፉ
ስልክ ቁጥሩ ጻፉ። ል- ልንገሮት ደንበኛችን
ስልክ ቁጥሩ ዜሮ ዘጠኝ ዘጠና ሁለት እየጻፉ ነው።
አ፣ ሶስት ዘጠኝ ዘጠና ሁለት
ያዙ።
ዘጠና ሁለት አይ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ
ዜሮ አንድ ሀምሳ አምስት በሚል ያስተላልፉ።
አ፣ እነሱ ጋር ል- ልደውል
እሱን ይላኩት።
አይ፣ አይ፣ እነሱ ስልክ ነው ቴሌግራም ባ- ባ- username መሆን ይነግሩኛል። ምን አሉ?
አ፣ ከ- አ፣ ከቴሌግራም ጋር እሺ ቴሌግራም username መሆን ይነግሩኛል ለመለየት እንዲመቸኝ።
አይ እሺ፣ ከ- ከ- ከ- ከ- ከ- ከ- username ኡትን ያውቁታል። የቴሌግራም በዚህ ስልክ ቁጥር ነው የሚጠቀሙት። ቴሌግራም አ፣ በዚህ አ፣ በደወል ይሄ ስልክ ነው። ቴሌግራም በደወሉበት ማለት ነው በአስራ አምስት ቤቱ አ፣ አ፣ አ፣ አይ አይ ይሄ ይሄኛው እሺ ደንበኛችን፣ እኔ ለሚመለከተው ክፍል ቅሬታውን አስተላልፍሎታለሁ። አንድ ሺህ ብር ነው አይደል አጠቃላይ withdraw ያደረጉት?
አንድ ሺህ ብር ነው እኮ አንድ ሺህ መሰላለፍ አሁን መሰላለፍ ይችላል።
አዎ ይስተካከላል። ለሚመለከተው ክፍል አስተላልፍ ያለው እኔ እነሱ አዎ።
እ፣ ያዩሎታል ጉዳዩን። ቀኑን ያስታውሱታል መቼ እንደሆነ
አዎ ቀን ያስታውሳል።
ምን አሉኝ?
ቃ- ቀን ያ- ያስታውሳል ቀኑ እሺ መቼ ነው እርግጠኛ አዎ፣ ለመሆን?
አዎ፣ አስራ ዘጠኝ አፕሪል አስራ አስራ ዘጠኝ አ- አ- አብሪል አስራ ዘጠኝ አብሪል አስራ ዘጠኝ አፕሪል አስራ ዘጠኝ ደንበኛችን፣ እኔ ያስተላልፍሎታለሁ። ሌላ ምረዳውስ ነገር አለ ከዚህ ውጪ?
አይ ይሄ ብቻ ነው እኮ እሺ፣ ስለ ደወልን አመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ ዋር ያስቀምጡ። መልካም ቀን ይሁንልዎት።
እሺ እኛ ደግሞ አመሰግናለሁ። አመሰግናለሁ።